ሄሎ ሄሎ
ሰላም ጤና ይስጥልኝ ቤት ቤት ሰላም ጤና ይስጥልኝ ቤት ሄሎ ቤት ሰላም ሰላም ነበር
ቤት በምን እንዴ?
አዎ ነው አባቴ ይህ ምንድን ነው? የብሩ ወላላግ ነው እስከ ማታ ምን አልከኝ ብሩ ቴሌ ብር ነው ወላግ ነው።
ቴሌ ብር አዎ የመሀል ላይ ነው እኮ ቴሌ ብር አልገባም ወይ ከውጫን አዎ ብዙ በጣም ብዙ ትራንዛክሽን አለና እሺ አዎ አዎ፣ ከዛ እሱ ፕሮሰስ አድርጎ ሲጨርስ ይገባል። በጣም ብዙ ሰው ነው የጠየቀው፣ ለዛ ነው። እሺ ስንት ሰው ነው የጠየቀው እኮ ከእስከ ዛሬ ከትዋት ሳይል ላይ እስከ አሁን ስንት ሰው ነው? አስር ሰው የጠየቀው እኮ ምናምን ነው እኮ ሁሉም ላምበር የጻፈ ምንም እኮ አልብም እኮ አልደረሰም።
አይደለም፣ በጣም ብዙ ነው የ- እንትን ያለው ትራንዛክሽን ያለው እና እኛ እያሳወቅናቸው እያስገቡ ነው።
የወረፋ ስለዚህ- አንደኛ ነው እኮ የዛሬ ወረፋ አንደኛ ነው።
አዎ አዎ፣ አይ ከትናንት ማታም ጀምሮ ዲፖዚት ያደረጉ ዊዝድሮ ያደረጉም ነበሩና እሺ ግን እዛ ቁጥሩ ጻፊና በእናትህ ስንት እሺ፣ ብሩ- ንገረኝ ንገረኝ ቁጥሩ እሺ አስራ አምስት ሰባ- ሰባ አራት ዜሮ ዘጠኝ አስራ አምስት ሰባ አራት ስልሳ ስምንት ስልሳ ስምንት አርባ ሁለት አርባ ሁለት ዜሮ ዘጠኝ አስራ አምስት የሁለት ሺህ ነው የሁለት ሺህ ነው። አዎ መሀል ላይ ነው በሂድ ነው።
pending አይደለ?
አዎ በቃ እሺ፣ አሳውቅልህና ይገባልሃል። እሺ ትንሽ ብቻ ታገሰኝ።
አዎ check አደርጋለሁ ሁሉ ጊዜ check አደርጋለሁ። አስር ከቀም አስር ጊዜ ምናምን ነው እኮ ይሄን ነገር አዎ፣ ያለው።
አይ አሁን ዝም ትንሽ ጠብቀውና ከዛ check አድርገው።
እሺ እሺ እሺ